አንተን አምኛለሁ። ተወኝ ጌታዬ፣ እለምንሃለሁ እለምንሃለሁ ተከትዬሃለሁ አንተን አምኛለሁ። ተወኝ ጌታዬ፣ እለምንሃለሁ እለምንሃለሁ ተከፍሎ አልቋል የኔ ዘመን ንፋስ መከተል ሆኖብኝ ቀን መሽቷል ተመለሽ አላልከኝም እንደ አገልጋዬ ቆጠርከኝ እንደ አገልጋዬ ቆጠርከኝ ተከትዬሃለሁ አንተን አምኛለሁ ተወኝ ጌታዬ እለምንሃለሁ እለምንሃለሁ ኑኃሚን ነፍሴ ተመለሺ የሞተልሽን እንዳትረሺ ስሙን መርጬ ብሰደድም በሾህ ታጠርኩኝ ከመንገድ በሾህ ታጠርኩኝ ከመንገድ ተከትዬሃለሁ አንተን አምኛለሁ ተወኝ ጌታዬ እለምንሃለሁ እለምንሃለሁ ከተውከኝማ ከጣልከኝ ማን ዘመዱ ነው ሊያኖረኝ? አንሳኝ ጌታዬ ከበረዶ ማን ጎድሎ ያውቃል አንተን ወዶ ማን ጎድሎ ያውቃል አንተን ወዶ ተከትዬሃለሁ አንተን አምኛለሁ ተወኝ ጌታዬ እለምንሃለሁ እለምንሃለሁ በሩቅ የማውቅህ አይደለህም፣ ሲቀርቡ ማለህ ለዘላለም። ናታን ማርገኝ በትህትና ፍቅርህ ዓለም ሽሯልና ፍቅርህ ዓለምን ሽሯልና ተከትዬሃለሁ አንተን አምኛለሁ ተወኝ ጌታዬ እለምንሃለሁ እለምንሃለሁ ተከትዬሃለሁ አንተን አምኛለሁ ተወኝ ጌታዬ እለምንሃለሁ እለምንሃለሁ